ሄሎ ሰላም ናችሁ?
ሰላም ጤና ይስጥልኝ ነበር።
አለን። እንዴት ናችሁ?
እግዚአብሔር ይመስገን።
ሄሎ ሄሎ ይሰማል?
አቤት፣ ትንሽ ድምፅሽ ይራቀኝ።
እሺ ሄሎ።
አቤት፣ አሁን ይሰማል።
እሺ ምን ነበረ?
እ፣ ከመቂ ነበረ የምደውልላችሁ።
እሺ
ከእናንተ ጋር መስራት ፈልጌ ነበረ ነው።
okay agent ለመሆን ብለህ አውርተህን ነበረ?
አዎ፣ እሺ እኛ complete አድርጌ contact ነበር።
contact እናደርግሃለን። ትናንት ስልክን ተቀብለን ነበር።
አዎ፣ አዎ፣ እኛ contact እናደርግሃለን። እሺ አሁን okay፣ ላይ እየሰጠን ስላልሆነ ነው።
ነው።
አዎ
እሺ፣ እሺ።
እሺ መልካም ቀን።